ወይ ተደውሎልኝ ነበረ በዚህ እንድደውል ተነግሮኝ ነው
በዘጠና አምስት ሀምሳ ሰባት እ
እሺ እ ስሞትም አለበት ከዚህ በፊት ሌላ ሰው መቅደላዊት
መቅደላዊ እ አዎ አይ ከዚህ በፊት እ ጉዳዮችን ያ- የነገሩት ሌላ ሰው አለ እሱ አይ የለም ማለት እ ቅድም ደውዬ ተናግሬ ነበረ
ጉዳዮችን አዎ እሺ በቃ መልሶ እንዲደወሉት እ እና
እሺ። እሺ